ጤና ይስጥልኝ አክስቴ ማለት ነው። በምን ልርዳዎ
አሁን ደውዬ ቴሌግራም screenshot አድርገን ላክ ብላ የነበር አንቺ ትሆኚ ሌላ አላወኩም። እና ምንድነው የሰጠሽኝ የወሰድኩት ስልክ ቁጥር ቴሌግራም ላይ እንትን ስለው invite አድርግ ነው የሚለኝ። ከእናንተ ወይ እንትን የሆነች message ነገር hi ብለሽ ብትልክልኝ እንትን ይልልኛል ብዬ ነው።
ይቻላል። በዚህ ቁጥር ነው ቴሌግራም የሚጠቀሙት።
በ- በዚህኛው ነው አዎ እ ል- ልንገርሽ የቴሌግራሙን ቁጥር እሺ ይንገሩኝ።
ዜሮ ዘጠኝ ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት
ሀያ ሀያ ሀያ ሀያ
እ አርባ አርባ እሺ ከአሪፍ ፔ መሆናችሁ የሚገልጽ መልዕክት ልክሎታለን። ዛሬ ላኩልሽ። እሺ እሺ እሺ መልካም ምሽት ይሁንልህ።
እ- እ-